Hello? Hello?
ጥለው ጤና ይስጥልኝ።
ሳሚ ነኝ። መለዛ
በእናቱ ትናንት ማታ ሰባት መቶ ብር ቢልዲንግ የገባብኝ ወደ አካውንት እንድትመልስልኝ ነው የምፈልግ።
እሺ ንገረኝ። ይሄ ነው ቁጥርህ የቤስት ቤት? እሺ አንዴ አንዴ ጠብቀኝ። Hello አዎ ይሰማኛል።
በ- በዚህ ቁጥር ነው
ዘጠኝ አስራ አራት ቤት ነው አይደለ?
ዜሮ ዘጠኝ አስራ አራት አዎ እሺ ስንት ብር ነበር ያልከኝ?
ሰባት መቶ ብር።
እሺ ቀኑ ትላንት ነው።
አዎ ትናንት ማታ ሁለት ሰዓት ከምናምን ነው።
OK check እያደረኩልህ ነው። አንዴ ጠብቀኝ።
አዎ።
Hello አቤት ጓደኛ ሰባት መቶ ብር በ voucher ነበር አንደኛውን withdraw ያልከው። አንደኛውን በ አንደኛውንም በ voucher ነበር ያልከው።
አዎ ያው ለሰው ለጓደኛ ለመላክ ፈልጌ አንዱ ገባለት፣ አንዱ ደግሞ pending ገባብኝ።
አ፣ ሁለት ጊዜ ነው እንትን ያልከው እና ሁለት J ብሎ የሚጀምረው voucher አለ አይደል?
አዎ።
እሱ እሱን አስገብተሃል። ሌላ ደግሞ አንድ አንድ O ብሎ የሚጀምር አለ ሌላ። እሱን ደግሞ እንትን በለው
አንድ O
አ፣ ብሎ የሚጀምር ሙሉ አዎ።
ማየት አልችልም።
አይ፣
እሺ፣ ኦ ነው እሱን- ዜሮ ነው። እኔ አስር መሰለኝ እኮ።
አስር አይደለም O ነው። አንድ ፊደል አዎ።
ሁሌም አለው voucher code።
አየህ፣ አመሰግናለሁ በእናትህ።
እሺ እሺ፣ መልካም